ጤና ይስጥልኝ አሪፍ አባ
አብሮ ይስጥልን።
ምን ነካኸት?
የሆነ እንትን አይቼ ነበረ ቲክቶክ ላይ
ምን አይነት ፒካፕ፣ ነጭ ፒካፕ
ሞዴል ስንት?
ሞዴሉን አላየሁትም። ነጭ ፒካፕ ነገር ነበረ ይሄ የጭነት ምናምን ነገር ሞዴሉን ይንገሩኝ አባት። ካለ ሞዴል አላውቅም እኔ። ሃይሉክስ ነው double ጋቢና ሃይሉክስ አዎ
double ጋቢና ሁለት ሺህ አስር እና ሁለት ሺህ አስራ አራት አለ። ሁለት ሺህ አስሩ አራት ነጥብ አራት ሁለት ሺህ አስራ አራቱ ደግሞ አምስት ሚሊዮን ብር
ነው እንዴ? መጨረሻው ነው
ምን አሉኝ።
መጨረሻው ነው ዋጋው ባንክ ከሆነ አዎ በባንክ የሚመቻችለው ከሆነ አራት ነጥብ አራት ነው። ባንክ አንድ ነጥብ አምስት ይወጣለት።
okay። ባንክ ማለት እናንተ ናችሁ ወይስ እኛ እኔ ነኝ ማመቻቸው?
እኛ የምናመቻችሉት የራሶት ባንክ አመቻችተው ሊመጡ ነው።
አይ ሳይሆን ማለትም አላውቀውም። ያው ባንክ ምናምን ስለምትሉ እኮ በ- ባንክ ስናመቻችሎት ከእርሶ ንግድ ፍቃድ፣ ያገ- ያገባ ያላገባ፣ የ- አዎ።
የስራ ኪራይ ውል እንፈልጋለን። መታወቂያ የታደሰ TIN number እንፈልጋለን።
okay። ሲል ነበር እና መታወቂያ ሌላ ያገባ ያላገባ
አዎ
ንግድ ፍቃድ እንፈልጋለን።
Vitz ቆንጆ ነገር አለ ነው
ምናምን Vitz ቆንጆ ነገር
አለ መኪኖች የተለያዩ አሉ።
okay። Vitz እስከ ስንት ይገኛል? ቆንጆ ይዘታው ጥሩ ነገር ማለት ነው። አዎ።
አስራ ሰባት ከሀምሳ ድረስ አለን። Vitz ሁለት ሺ ሁለት
ሁለት ሺህ ሁለት
ጽድት ያለ አስራ ሰባት ከሀምሳ ድረስ ያገኛሉ።
አስራ ሰባት ከሀምሳ መጨረሻው ነው።
አዎ
ኧረ ተወዷል።
ባንክ የሚያዝ አስወድ- ከሆነ አስራ ሰባት ከሀምሳ ምን አልሽኝ?
ባንክ
ሌላ hello hello hello hello